ሰላም ጤና ይስጥልኝ። ችብችብ
ደህና ነህ?
ሄሎ
አቤት።
እግዚአብሔር ይመስገን።
እንትና ፔመንት መፈጸም አልችልም ብዬ አ፣ ነግሬያችሁ ነበር። እስካሁን አልተስተካከለም።
ኦኬ ቴል አድርጎ ነው ግሩፕ ሳይሞላ አዎ፣ አይ አይደለም ፔመንት በቴሌ ብር እ፣ ዳታ ቀይሪ ነው የሚለኝ ብ- ብያት ለሆነች ልጅ አውርቻ በአርባ አራቱ ቤቱ እ፣ ፎቶ አንስተሽ ላክልኝ ብላኝ ልኬላት ነበር እና ደውልልሻለሁ ብላኝ ነበር። አልደወለችም። ምናምን አልተስተካከለም።
ለወትም ቱን አልፈጸሙ አይደለ ያው ላይ ነው ያቆምቦት አዎ
ፔመንቱ ፈጽም አዎ አዎ ስልክዎት ነበር ይቅርታ ብራንዱ
እ?
እ፣ ከስልኩ አንድ- ማድረግ ጊዜ አንድሮይድ።
ያስቸግራል እና አንድሮይድ ነው ምን አሉ
አንድሮይድ ነው
እሺ ሳፋሪኮም ነው የሚጠቀሙት አይደለም እነዚህ ቴሌ ነው።
ቴሌ ነው አዎ
እሺ ይቅርታ ልኩልኛል ለእኔ እስኪ አሁን ትናንት እኮ ይላኩልኝ ያው አንድ አይነት ቁጥር አልተጠቀሙት ልክ ይላችኋለሁ እኮ
አዎ በተለያየ system ስለምጠቀም ነው ለዛ ነው እስኪ ላኩልኝ አርባ አራት ቤቱ አለት አይደል ስልክ
አዎ እኮ በልክ ያለው እኮ ትናንት
እሺ ቼክ ላ እሺ በዚህ ስልክ ብቻ አንዴ ውልሎት እሺ።
እሺ